hello hello hello hello ይረዳል።
አዎ hello ጤና ይስጥልኝ። ቤት ቤት ነው ቃል ኪዳን ነኝ። ምን ልርዳው? hello hello ሄሎ
ሄሎ ሄሎ አይሰማም?
ሰማል እሺ ጤና ይስጥልኝ። ቃል ኪዳን ነኝ ከቤት ቤት። ምን ልርዳው?
እንትን ብር አባ ብር ያለው እኔ ያኩላል እሺ ማንም ወሰደ አላውቅም። ብሩ ባዶ ነው። አስራ ሰማንያ ብር አለበት።
እሺ ዲፖዚት ነው ያደረጉት?
አይ ዲፖዚት አለ- አላልኩም።
ዊዝድሮ ነው?
አ- ባዩ ዝም ብሎ እንደዚህ ያስቀምጥ ሰማንያ ብር ነበር። አሁን ምን ምን ብር አስራ ሰባት ብቻ አለበት።
እሺ ቤት ቤት ስልክ ቁጥሩን ይነግሩኛል?
አ እሺ የቤት ቤት ስልክ ቁጥሩን ንገሩ።
ዘጠኝ አስራ አምስት 15 አርባ ሶስት 43 ሰባ አምስት 75 ስልሳ ዘጠኝ 69 አ ፎሎልሽ መች ነው የቀነሰቦት?
አሁን አሁን እሺ ስንት ነበረው መጀመሪያ ላይ?
ሰማንያ አምስት ብር ነበረ
እሺ 85 ነበረው። አሁን ስንት ቀረው?
አስራ ሰባት 17 ብር።
አ
እሺ እ ተጫውተውበታል እኮ አልተጫው- አልተጫወትም በቃ ይኸው እሺ፣ አስወጣው 50 ብር ተ- አስወጥተዋል አይደል አ አይደል? 50 ብር አዎ።
አስወጥተው ነበር፣ ዊዝድሮ አድርገው ነበር።
ውድሮ አዎ 50 ብር አድርገዋል።
ሌላ ሰው ስልኩ ሌላ ሰው ነው። ማን ነው ያደረገው? እንደዛ ሌባ ነው እንደ- እንደዚህ ያደርግ ፓስወርዱ ሌላ ሌላ ስልክ ባ- ሌላ ስልክ ያስገባው አካውንት እኔ አካውንት ላይ ከሰዓት አስወጣው። እኔ አሁን አሁን እኔ ስልክ 50 ብር ያስገባ ዊዝድሮ አላደረጉ?
አዎ
እሺ ወዴት እንደገባሽ አይቼ ልንገሩት። እንዴ መስመር ላይ ጠብቁኝ። እሺ በቦቸር ነበር ያስወጡት።
አ በቦቸር አይደል የሞሉት አ ውድድር ያደረጉት አ እኮ በቦቸር ነው። ታዲያ ቦቸር ኮድ አልደረሱትም።
አልደረሰም። ቦታው ኖርማል ኖርማል ቴክስት ላይ ይገባሉ።
አ ታዲያ አ ቴሌሩ
ቦቸር አይ ቦቸር ኮድ ቦታው ቦታው አ ጌም ልጋ እንደዛ አይደለም ያልኩት እኔ አ በቦቸር ነው ሀምሳ ብር ዊዝድሮ ያደረጉት ነው ያልኩት። በቦቸር ማለት ልክ እንደ ሞባይል ካርድ እንደሚያቀሙት አለ አይደለ እንደሚሞሉት ልክ እንደዛ አይነት ኮድ በስልኮ ላይ ተልኮለታል። እሱን ኮድ ይዘው hello አቤት የኔ ስማልሽኝ።
በ voucher ነው withdraw ያደረጉት ሀምሳ ብር
ምን ቮቸር ቦቸር?
voucher voucher ማለት ልክ እንደ mobile card አለ አይደለ እሺ ልክ እንደዛ በ normal ስልካ በ normal text ላይ ይገባላቸዋል ኮዱ ማለት ነው።
ኦኬ፣ ልጠብቅ።
አይደለም ገብቶላቸዋል ኦልሬዲ ቼክ ያድርጉትና
እሺ ቁጥሩ ምንድን ነው? እኔ አላውቀውም። መቶ ሀያ ሰባት ቦቸር የሚለው አይደለም እንደ ኖርማል ቴክስት ይገባላቸዋል። ሄሎ
እኔ አልገባልኝም እስካሁን።
በኖርማል ቴክስት ቦቸር ኮድ ይደር- ደርሶታል። ኦልሬዲ ቅድም ነው አይደለ ዊዝድሮ ያደረጉት
ቦቸር- ከዛ ኢቭን ደርሶላቸው ማለት ነው ሞልተውት ባላንስ ብሏል። ተሞልቷል already ማለት ነው።
ቀምቷል ማለት ነው።
balance ይላል እኔ ጋር አሁን የሚያሳየኝ እንደዛ ነው።
ማሹ ከዛ በኋላ ደግሞ ይኸውልህ አዳምጠኝ እንዴ የቀረውን ብር ማለት ነው በአንዳንድ ብር እያደረጉ ብዙ ጊዜ ተጫውተውበታል አባ
እ hello hello hello hello hello አይሰማም አይሰማል ይሰማል እኮ ሀምሳ ብር withdraw አድርገዋል የቀረውን ብር ደግሞ ተጫውተውበታል ለዛ ነው አስራ ስድስት ሰባት ብር የቀራቸው
አ withdraw ውን ነው አልከው።
ሀምሳ ብሩን withdraw አድርገው ሞ- ተጠቅመውበታል ሞልተውታል እሺ ስልኩ ስልኩ የ- የተ- የተያዘው በ voucher ነው በ voucher ነው ያደረጉት በ voucher ነው። አዎ አዎ። ሌላውን ብር ደግሞ ተጫውተውበታል። ለዛ ነው አስራ ሰባት ብር የቀራቸው። እሺ